Hello
Hello፣ ሰላም እንደምን አደርሽ?
አለ እግዚአብሔር ይመስገን።
እንትን cash register ባለፈው ሳምንት አስገብቼ ነበረ ለማስወገድ ከገቢዎች ደብዳቤ አድርጌ አምጥቼ
እሺ የማሽን ቁጥር ትነግረኛለህ?
የማሽን ቁጥር የፊቱ ላይ አለ አይደል?
እም፣
ይሄ ጎን ላይ ያለው ቁጥር ነው አይደለ?
አዎ አዎ።
ምንድነው
MRC የሚል አለ pickup form ኡ ላይ
ሁለተኛው form ላይ ነው አይደለ? okay MRC okay TMA
እሺ
ዜሮ ዜሮ
እሺ
ሀያ ሁለት ዜሮ ዘጠኝ
ሀያ ሁለት ዜሮ ዘጠኝ PMA ሁለት ዜሮ ሀያ ሁለት ዜሮ ዘጠኝ እሺ check አድርጌ ላሳውቅህ
መልካም እሺ
እደውልልሃለሁ
እ እ
እደውልልሃለሁ
መልካም